ሌላ ሌላ ማን ልበላባት? እግዚአብሔር ይመስገን።
አይ ስለ መኪና information ልጠይቅሽ ፈልጌ እሺ ጠይቀኝ። ምን አልከኝ? hello ሄሎ፣ ይሰማል አባት ሚስት የምትጠራ ሄሎ hello hello
ይሰማሻል? ወይ?
ይሰማል አባት። አንተ ነህ እኮ ጸጥ ያልከው።
ምን ጸጥ እላለሁ? እያወራ እኮ ነው። ሲ 11 2007 ሞዴል
ምን መኪና?
ኮሮና 2007 እኮ አልኩት። አንቺ እኮ ሌላ ወሬ ይዘሻል እኮ።
አባት እኔ አንተን ነው ማንም ጋር ላይ አልያዝኩም። እየሰማ ያለሁት አንተን ነው።
እሺ ምን አልኩሽ?
ዲሲ አርባ አንድ አልከኝ። ከዛ ምን መኪና አልኩህ። ከዛ እየነገርከኝ ያ- አይደለም ርቋል ድምፅ።
ምን